Hello, sir. Brett Swift, Nova Cool Lotus?
ሄሎ ሄሎ
ወደ ቴሌ ብር አራት ሺህ ብር ኮንፈርም እያለ ነው። እስኪ አስተካክሉ።
ሸብስ ላይ ቁጥር ይሄ ነው የደወልክበት ነው?
አዎ በዚህ ቁጥር ነው።
እሺ ወደ ዜሮ ዘጠኝ ሰማንያ አምስት ሰላሳ አምስት አርባ ሶስት አስራ አምስት ወደምትሄድ ብር ቁጥር ነው።
አዎ አዎ እሺ አንድ የመስመር ላይ ጠብቀኝ። እሺ okay
እሺ ከቢሴት account ወጥቶ እ፣ ወደ ቴሌብር account ከደቂቃዎች በኋላ ይገባል። እሺ ትንሽ ቆይቶ ይገባል። አልጠብቀው።
okay እሺ ስለወልክ እናመሰግናለን። መልካም ቀን።